Hello Hello, Ali.
አቤት አቤት እንዴት አለህ?
በጣም መስገን ነው ይመስገን አለሁኝ። እንትን ወደ ስምንት ላይ ለኩራት ስምንት እም እም።
መቼ በድሮ ካሸር ነው እያለ ያለው ነው። በአዲሱ እየገባላቸው አይደለም። ሾርት ኮዱን እና የከፍት ነው?
አዲስ እስኪ ንገሪኝ ሾርት ኮድ እ?
ንገሪኝ እስኪ ሾርት ኮድ
ሀምሳ አንድ ስልሳ አንድ ሰባ አራት ሀምሳ አንድ ስልሳ አንድ
ሰባ አራት ሰባ አራት ዛሬ ይዘን እንመጣለን። እሺ ጋሩማ ይዞልሽ ይመጣል ተጨማሪ።
ጥሩ። እሺ እሺ።
ይሄ ምንድን ነው የሆነብሽ?
እንትን message ኡ በለቀቀ cashier ነው እንትን እያለ እያለ ያለው በአዲሱ እየገባላቸው አይደለም። እያስከፈሉ ነው ግን message አይገባም።
የትኛው message? አሁን ዜሮ ዘጠኝ ዘጠና አምስት አዎ ዘጠና አምስት ዜሮ ስምንት ዘጠና አራት ሀምሳ አራት
እህ እ በዚህ ነው የሚገባው።
መግባት ያለበት በዚህ ነው የ- ይገባል።
በዚህ እኮ ነው የሚገባው ነው
አይ አሁን የእናንተ ባለሙያም አሁን ደውላልኝ ነበር እና በለቀቀው እየገባ ያለው እስቲ በ QR ይሞክሩት እስቲ በ QR ይሞክሩት እስቲ በ Q በ USSD ሲ እንዳሆነ እና እንዳለ የእንትኑ KYC profile ኡ የድሮ ናቸው። መቅ- እ ወስኑና በአንዳቻቸው በአንዱ ስልክ እናድርገው።
ማለት በ- የኃላፊዎች ምናምን እንትን የተባለው የተባለው እንዳለ የለቀቁ ምን ያሉ ናቸው ስታይ
አ የለቀቁ ሪሙቭ እንዲደረግ ከዚህ በፊት የላኩት ነበር አይደለ? ሰማንያ ምናምኖቹ ስለዚህ ተተኪ ያስፈልጋቸዋል።
ተተኪ ማለት ነው።
ያው እስኪ በ QR እሷ ተሞክረውና እም ከእንትን ካለ ትደውልኝ።
እሺ እሺ